ጤና ይስጥልኝ ማዕከል ባኮ ምዘጣው ሄሎ
ሄሎ ሰላም ጤና ይስጥልኝ ሰላም፣ የውጭ በረራ ፈልጌ ነበር ከአዲስ አበባ እሺ ሪያድ ሳውዲ።
እሺ ለመቼ ነው የሚፈልጉት July ሀያ ስድስት አስቱ እስከ ሀያ ሰባት
መሄጃ July ሀያ ስድስት መመለሻ
no one way ኦ ዋን ዌይ ነው የሚፈልጉት እሺ
ምንድን ነው?
እሺ እያየሁልዎት ነው እሺ እሺ፣ እሺ። ይሄ ሳይሆን በሌላ በሌ- በብላክ ነው ሙሉ ወይም እ የሌለው ወይም ሙሉ ብላክ ነው። በዚህ እሱ አለን ኖርማል ታይስ አይኖረው ከውስጥ በገበያ ይሄኛል።
hello
ሌላ በጣም ይቅርታ መስመር ላይ ስላስጠበቅኩት ችግር የለም።
እሺ አንድ በረራ አግኝቼልዎታለሁ እ ዋጋው ደግሞ ሀያ ሁለት ሺ ሰላሳ ሁለት ብር
okay ምን ET Ethiopian Airlines ነው?
አይደለም flynas flynas የሚባል አየር መንገድ ነው direct በረራ ነው ሶስት ሰዓት ከአርባ ነው የሚፈጀው ከአዲስ okay እንትን እቃ አይያዝም
እም፣ እም፣ እቃ ለም- ለመያዝ
ማለት አርባ ስድስት ኪሎ ሀያ ሶስት ሀያ ሶስት እንደ አለ ነው።
ቼክ ላድርግሎት ቆይ ምን ያህል ቼክ እንደሚያደርግሎት ልዩሎት እሺ እሺ ለሁለት ሰው ነው የምፈልገው።
እሺ
እሺ በብላክ ከለርም አለን። ስድስት ሙሉ ወይም አስራ ሁለት ሙሉ እና አመጣላችኋለሁ። ኢሜጁን ሶስት እንኳን ስድስት ሙሉ እና እሺ ወይጋሳን ለይሄ ልጨርስ